ጤና ይስጥልኝ አሪፍ ነው ዳውሳነኝ መኮንን ብርዳው
ጌም ለመጫወት ልኬ የነበርኩት አለና ማለት ነው።
እሺ
አርፌ ላይ
ተያዘቦ እሺ እሺ ደንበኛችን ወዴት ነበር ያስተላለፉት?
በ- በቴሌግራም ወደ አሪፌ ነው መሰል የሄደ- የሄደብኝ። ከዛ በኋላ በ- በአሪፍ በሲቪ ይሁን በቴል- በመግዛት አልቻልኩም። ቴ- ምን እንደሆነ አላውቅም።
deposit ን ያደረጉት ደንበኛችን
አዎ ወደ የትኛው betting site ነው deposit ያደረጉት?
እ- ኩዊክ ብር ወደ ኩዊክ ብር። እሺ መች ነበር?
ቀን ሰላሳ አምስተኛ ወር ሁለት ሺህ ሀያ አራት ላይ
እሺ ከዚህ በፊት ደውሎ አስመዝግበው ነበር ደንበኛችን?
አዎ
እሺ በዚህ ስልክ ቁጥር ነበር ያስመዘገቡት?
አይደለም በዘጠኝ ዘጠኝ አርባ ዘጠኝ እሺ አንዴ ደንበኛችን ሌሎት ዜሮ ዘጠኝ አርባ ዘጠኝ ሰላሳ አምስት ሰላሳ አምስት ሰላሳ ሁለት ሀያ ሰላሳ ሁለት ሀያ ሀያ አራት ሀያ አራት ሀያ አራት እሺ እሺ ደንበኛችን አንዴ መስመር ላይ ጠብቁኝ እያየሁሎት ነው ደንበኛችን መስመር ላይ ያሉ አዎ እሺ ይቅርታ ስላስጠበኩዎት እ ከዚህ በፊት ተስተካክሏል ተብሎ ተደውሎሎት ነበር አዎ
ኦ ብሩ ወደ ኩዊክ ብር በ- ከ- በእኛ በኩል ተላልፎ ገብቶሎታል እም፣ ኩዊክ ብርን ለማነጋገር ሞክረው ነበር
ሞክሬያለሁ፣ ግን እነሱ በቴሌግራም በ text እንትን እንላለን ምናምን ይላሉ። ምንም እንትን እላለሁ።
አዎ ደንበኛችን ከኛ ጋር ግን ተስተካክሎሎታል። ከኛ ጋር ተስተካክሎሎታል። እ፣ ብሩ ወደ ኩዊክ ብር ገብቷል። እነርሱን ካነጋገሩ active ሊያደርጉሎት ይችላሉ።
Thank you.
ምን አሉኝ?
እሺ እሺ።
እሺ ደንበኛችን እነሱን contact ለማድረግ ይሞክሩና እ፣ እሺ እሺ ደንበኛችን መልካም ቀን። እሺ እኛም እናመሰግናለን። መልካም ቀን።